hello ሰላም ጤና ይስጥልኝ ድር ገበያ።
እንትን ይሄ የሶፋ ማጽጃው እሺ ያንን ዘጠኝ ሰባት ሺህ ብር እዚህ ሺህ አምስት ነው የሚለው
እ የሶፋ ማጽጃ ወይም ደግሞ አይሚን የምንጣፍ ነው አይደለም እዚህ የምንጣፍ ወይም ደግሞ የሶፋ እኮ እነሱ ሺህ አምስት ናቸው። ሰባት ሺህ ብር የሚለው የሶፋ ለ- አልባሳቶች አሉ ሶፋ ላይ የሚለበሱ ልብሶች እና እነሱን ነው ሰባት ሺህ ብር።
ነው።
አዲስ አበባ ነው ክፍለ ሀገር ነው ያለሽው?
አይ ክፍለ ሀገር ነው።
ስለዚህ ለያዘው ቁጥርሽ ነው እንደውልልሽ መልሰን በትክክል የትኛው እንደፈለግሽ።
አይ እሺ ቆይ ልዩ እያየሁ ነው ቲቪ ላይ በቃሽ ይሄና ስልሳ ሁለት ሀምሳ አንድ ላይ text ማድረግ ትችያለሽ። እሺ እሺ